ሌላው ጤና ይስጥልኝ ተድላ አምቡላንስ ሰባት ሳምንት ደረጃዎች
እባክሽን ወደ ድሬ ወደ ዋናይና ልወስድ ትችያለሽ ወደ ስርሽ
ናሉኝ
ከድሬዳዋ ወደ ወደ አዲስ አበባ ልወስድ ትችያለሽ
አዎ ልናደርሱት እንችላለን
ቀጠሮ መያዝ ይችላል
የት የት ነው ያለሹ ድሬዳዋ የት ሆስፒታል ነው ያለሹ
እኔ ሆስፒታሉን ስሙን አላውቀውም እባክሽ ነኝ ነው ሰዚህ ወይ ደግሞ ትንሽ ቆይት በይና እደውልልሻለሁ hello ሌላ
አይሰማም እንዴ ሄሎ አሁን ትኩሳት እየለቀቀብኝ ነው። ለትኩሳት ምንድን ነው? ሄሎ ሰላም ፖላስ ኧረ እኔ ሙዚቃ ጋብዥኝ አላልኩሽም? ይማምራለሁ